ያው አይተሻል አለ አሁንስ አብዲ
አ እሺ አይቻለሁ አዎ
እሺ በዛ በዛ ስልክ ሁሉ ልጻፍልሽ የቤት አይደል ቤት ቁጥሩን ቁጥሩን አዎ የቤት ቤት ቁጥር አልጻፍክም ከስር
ቁጥሩን ልጻፍልሽ አይደል አዎ አዎ አያ እሺ
ያው ዘጠኝ አስራ አምስት ሀያ ስድስት ዘጠና ዘጠና አንድ ያው ሰባ ስምንት እሺ እሺ አብዲ የቴሌብርም ቁጥር ይሄ ነው አይደል አዋ እሺ እሺ
በቃ ቤት ቤት ውስጥ ልግባ
ይገባልሃል ቆይ አሁን እኛ ለቻፓ እናሳውቅና እም ግን አብዲ ቻፓ የሚለውን እኮ አላክልኝም በቻፓ የተላከው ያልኩህን
እ እሱን አላክልኝም አሁን ምልክልህን የዚህ አይነቱን በደንብ ፎቶ አንስተህ ላክ ያው እንዴት ይኸው አሁን ልኬልሃለሁ እሱን እይና በደንብ አድርገህ ላከው ይሄ ቻፓ የሚገልጸው ማለት ነው ቻፓ ይላል አይደለ አሁን አ?
የላኩልን አየኸው አሁን የላኩልን ከፍተህ እየውና
አ
የ- የዚህ አይነቱን በትክክል ፎቶ አንስተህ ላከው እሺ
የቴሌ ብር ምናምን ተክ አሁን የላኩልን ታች መጨረሻ ላይ የላኩልን ስከፍተው እላይ ያሳያሃል ቻፓ የምትላለችበት እሱን በትክክል ጻፈው ላከው እሺ እሺ አይ አውከ ባክ
كم باين بقول دبشلو
ያው
አብዲ አልደረሰም እኔ ጋ አብዲ አት- ስልክህን ዝጋውና ይገባልኛል እሺ
እሺ